Hello ጤና ይስጥልኝ Best Bet
Hello ሩትልን
ጤና ይስጥልኝ እንትን cashier code ልነግር ነበር እሺ ይቻላል አስራ ሁለት ሰላሳ አንድ አስራ ሁለት ሰላሳ አንድ
ዜሮ ሰባት አስራ ዘጠኝ
እሺ ሉሲ ኬት ነው እሺ
ቤት ሲጫወት ነው
የሊል ሊል ሊል ከፒኤስጂ ሊል ከፒኤስጂ
ሊን ሊል ሊል ሊል ከፒኤስጂ
እሺ እሺ እሱ ልውስድ ነው